ማለት ነው። ይሰራል አይሰራም?
hello
hello፣ ጤና ይስጥልን።
ጤና ይስጥልኝ።
ከወዳ micro manufacturing ነበር የምደውልሎት።
አቤት
ሚሊኒየም አዳራሽ ላይ job offer ላይ ስልኮትን አግኝተን ነበር እሺ እና ነገ ሶስት ሰዓት ላይ የጽሁፍ አርሴማ ፊት ለፊት ነገ እንዲመጡ ነበር።
የት አልሽኝ?
በ call center ነት ለቡ መብራት ኃይል አርሴማ ፊት ለፊት ለቡ መብራት ኃይል አርሴማ ፊት ለፊት ሶስት ሰዓት ላይ አ፣ ሶስት ሰዓት ላይ አ okay። ምንድን ነው የተቋሙ ስም አልሽኝ?
ውዳ ባይክሮ ማኑፋክቸሪ
ኦኬ ኦኬ። እሺ እሺ፣ ሶስት ሰዓት ላይ እሺ፣ ይመጣሉ።
አዎ፣ በሚገባ እንጂ።
እሺ፣
እሺ፣ መልካም አመሰግናለሁ።
ቀን።
እሺ፣ ነው